ጤና ይስጥልኝ ሊሆን ይችል? hello አቤት አቤት ሰላም እንዴት ዋልሽ?
እግዚአብሔር ይመስገን እንዴት ዋሉ?
አለን አለን። ይሄ stand-up comedy ው
ይቻላል። አዎ።
እሺ
እሺ ስሞት ማን ልበል?
ሆነልኝ
ሆነልኝማ።
ፍቅሬ
እሺ ስልክ ልውሰድ።
እሺ
እም፣ ዜሮ ዜሮ ዘጠኝ ዘጠኝ አስር አስር ዜሮ ሁለት ዜሮ ሁለት ዘጠና አምስት ዘጠና አምስት አርባ አንድ
እሺ እ በምን አይነት መልኩ ነው መታደም የፈለጉት? በምን አይነት መልኩ ነው መታደም የፈለጉት? በ normal ነው ወይስ VIP ነው?
I don't know ንገርኛ አለ
እሺ VIP እና የ normal አለ። VIP አንድ ሺህ ብር ነው። normal ኡ ደግሞ አራት መቶ ብር ነው።
Okay VIP አንድ ሺህ ብር normal አራት መቶ ብር እና መልሼ እደውልልሻለሁ እሺ እሺ
እሺ